የቀኑ ነው ብሎኛል።
ጤና ይስጥልኝ። ቴስት ትር ማዕከል ዋኩም ልርዶት
ሰላም ነው።
ሰላም።
እ የሀገር ውስጥ በረራ ትኬት መቁረጥ ፈልጌ እሺ፣ office ኣችሁን እ ልትነግረኝ ትችላለህ? የት እንደሆነ
ያው በ በባንክ መክፈል ይችላሉ። የግድ office መሄድ አይጠበቅቦትም። እኔ እዚህ book አድርጌሎት በ mobile banking ወይም አቅራቢያው ባለ ባንክ
okay። ግን እሺ፣ office ብፈልግ ግን የት አካባቢ ላገኝ ይችላል?
የት አካባቢ ነው ያሉት?
ስቴዲየም አካባቢ ስቴዲየም አካባቢ ብሔራዊ አለ።
ብሔራዊ አዎ እዛ መቁረጥ እችላለሁ?
ይችላሉ። አዎ እሺ። የድሬዳዋ በረራ በየቀኑ አለ አለ። አዎ አለ?
አለ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን።